ጤና ይስጥልኝ ባንክ ሄሎ ሄሎ ሄሎ እ
የምትሰሩት አገልግሎት ምንድን ነው?
አቤት ምን አልሽኝ?
የምትሰሩት አገልግሎት ምንድን ነው?
ራንክ የቆዳ ክሊኒክ
አይ በቃ ይሄ ነው የሌላ ባ- ሌላ ነገር ነው ያለው። በቃ ይቅር።
እሺ